ሄሎ ሄሎ ሄሎ ሰላም ጤና ይስጥልን። ቴሌቪዥን
ያው ደንበኛ ጫሊ እባላለሁ።
እሺ፣ ምን ልርዳ?
ያው በ- በቴሌ እንትን ለመ- ያው እንትኑን message ኡን እየተከተልኩ ነበረ።
እሺ፣
message ኡን በመተከተል በመከተል ነው በዚህ መደወል ያልኩት። ያው እሺ፣ ደንበኛ ለመሆን ማለት ነው።
እሺ። ቴሌቪዥን game ነው። game ኦቹን ሲጫወቱ አ።
ሽልማቶች አሉት።
አ፣ ሽልማቶቹ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ነጻ ትኬት አዎ ነጻ ይላል።
ሲሆን ይስጡታል።
messa- አ፣
እ፣ ያንን ለማግኘት ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
አ፣ ደውያለሁ።
እሺ ሶ- አንድ ቁጥር ላይ ሶ- ሶስት ቁጥር ለመጫወት የሚል አለ።
አ፣ ሶስት ቁጥር አዎ game ይላል በእንግሊዘኛ ነው ያለው። ሰባት ቁጥር ላይ አ፣ ሄደው ወደ አማርኛ አ፣ ይቀይሩና ግልጽ ይሆንልዎታል።
እሺ፣ ሶስት ቁጥር ላይ ለመጫወት የሚል አለ።
አ፣ ለመጫወትን ሲጫኑት ጥያቄና መልስ እድሎትን ይሞክሩ የሚል ይመጣልዎታል።
እሺ፣ ከዛም እርስዎ ባሉት ትኬት game ኦችን መርጠው መጫወት ይችላሉ። በድረገጽም ስልክዎት እሺ፣ smart ከሆነ አ፣
በድረገጽ አ፣ ገብተው መጠቀም ይችላሉ።
እሺ፣ እሺ ስሙን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
አይ እሺ እጠይቃለሁ። አይ እሺ እሺ መልካም እድል።
አይ እሺ እናመሰግናለን ምንም ለእናንተ።
አይደል። እሺ
እሺ።